hello ጤና ይስጥልኝ።
ጤና ይስጥልኝ።
ከአሪፍ ቤት ነው የምደውለው። ደንበኛችን ትናንት ደውለው ነበር።
አዎ
የሚፈልጉትን አገልግሎት አግኝተው ነበር?
እ እ እ የሚፈልጉትን አገልግሎት አግኝተዋል?
አላየሁትም፣ ገና አልገባሁም።
ምን አሉኝ?
አላየሁትም፣ ገና አልገባሁም።
okay already case ኡን ተናግረው ነበር? አሳውቀው አዎ ነበር?
ነግሬ ነበር።
እሺ እ እ በእኛ ገብቶልኝ በኩል ነበረ?
መልስ ምን አሉኝ?
ተመልሶ ነበረ ወይ በእናንተ በኩል?
ደንበኛችን ድምፁ ተቆራረጠ። ምን አሉኝ?
በእናንተ በኩል ተመልሶ ነበረ ወይ?
በሌላ ስልክ ቁጥር ነበር ያመለከቱት?
አረ በዚሁ በዚሁ ነበር።
አሁን በደወሉበት አዎ
እሺ፣ አንዴ መስመር ላይ ጠብቁኝ ልዩላት
እሺ።
ቴሌግራም ላይ screenshot ልከውልን የነበረው
አዎ
ስሞቱን ማን ልበል?
ገረማ
ማን አሉኝ?
ገረማ ጌ
ቴሌግራም ላይ ስሞት ማን ነው የሚለው?
ዴቦ
ተሰርቶ ብሎታል። ባለሙያችን ገብተው check አድርገውት ነው።
እሺ ቫሙስ ቤቲንግ wallet ኡ ላይ ነው የገባ?
deposit ነው። ስለዚህ ቫሙስ ቤቱ ላይ ነው ገብተው check የሚያደርጉት።
እሺ እሺ አመሰግናለሁ።
ደንበኛችን እናመሰግናለን። መልካም ቀን